B. ¿Más a mí?
Hello. ሄሎ ሄሎ፣
ሰላም።
ሰላም ጸጋ አምላክ አዎ፣ ከችፕችፕ ነው የደወልንልዎት።
እሺ።
ይቅርታ ፓይናፕል ኦርደር አድርገውን ነበረ አናናስ።
አዎ፣ አዎ፣ አልመጣልኝም።
እ፣ አምስት ነው አጠቃላይ የ group ኡ።
የሚመጣልኝ አምስት አዎ፣ አምስት ቢል አዎ፣ አዎ፣ እሺ፣ ነገ መቀበል ይችላሉ።
አዎ፣ ገርጂ ነው።
አዎ፣ ገርጂ።
እሺ፣ ነገ driver ይደውላል፣ ያንሱላቸው።
እሺ፣ እሺ፣ እሺ፣ መልካም ምሽት።
እሺ።